ጤና ይስጥልኝ። Hello ጤና ይስጥልኝ። ምን ልርዳዎት?
ከዚህ ከሀረር በር ካሳንቺስ ሆቴል ነው። ካሳንቺስ ሀረር በር ሆቴል እሺ፣ እሺ። ምን ልርዳው? ደንበኛችን deep ኡ deep ኡ እ፣ ተበላሸ። በቃ ማቀዝቀዝ አቆም።
ምናልኝ ደንበኛችን ትንሽ ልምጦት እ፣ አካባቢዎች እንትኑ- ይረብሽ። እሺ፣ deep freeze ኡ deep freeze ኡ እሺ፣
ፍሪጅ አላቀዘቅዝም እያለን እንትኑን ቢራውን እያወጣን ወደ ዳሽን እ፣ እንትን እያስገባን deep ነው።
deep ና።
ፍሪጁ አ አዎ እንዲህ አለን። በቃ አላቀዘቅዝም አለ። የተወሰነ ነው የሚ- እንትን የሚለው እሺ፣ ምንም ደንበኛችን።
አያቀዘቅዝም።
እሺ፣ አስመዝግበው ነበር ቅሬታውን እኛ ጋር አላስመዘገብም አላስመዘገቡ።
አላስመዘገብም። ገና አሁን መጣ እሺ፣ TIN number ኦትን ይንገሩኝ እባክዎ ልመዝግብሎት።
ሶስት ዜሮ ሶስት ዜሮ ሀያ ሁለት ሀያ ሁለት አስራ ሰባት አስራ ሰባት አራት መቶ አራት መቶ እሺ ደንበኛችን መስመር ላይ ጠብቁኝ። ሀረር በር ሆቴል ነው አይደል? ደንበኛችን አዎ አዎ ሀረር በር ሆቴል እሺ ልመዝግብሎት። የት አካባቢ ነው የሚገኘው ነው ያሉት?
ካሳንቺ ካናንድ አባ አካባቢ እሺ እየመዘገብኩ ነው። መስመር ላይ ጠብቁኝ።
ቆይ፣
ስሞትም አለበት ፍቃዱ
ፍቃዱማ
አሻሚ አሻግሬ አ
ስልክ ቁጥር በዚህ በደወልበት ለያዘው አ
የመዘገብኩ ነው። መስመር ላይ ጠብቁኝ። አላቀዘቅዝ ነው አይደል ያሉት ለማያቸው።
አዎ አላቀዘቅዝም አለ።
እሺ ለማያቸው መዝግብ ይሎታለሁ። ለጥገና ክፍል አስተላልፍ ይሎታለሁ። የጥገና ባለሙያዎች መጥተው ያስተካክሉታል።
ቆይ፣ ዛሬ ይመጣሉ ሌላ አይደል?
ምንም ነገር አለ? እ፣ ዛሬ ወረፋ ካልበዛባቸው እና መንገድ መዘጋጋት ከኖረ ይመጣሉ። እሺ ለማያቸው ሌላ የምረዳውት ነገር አለ?
በቃ ሌላ ምንም የለም። ይኸው ነው።
እሺ ስለደወሉ እናመሰግናለን። አገልግሎት ላይ ያለሁት ረሰብ አስተያየት ከሚሰሙ ድምጽ በኋላ ያስቀምጡ። መልካም ቀን።
በቃ በቃ።